ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ ብርድ ቤት ቴሌ ላይ deposit እያደረግ
እሺ
ቴሌግራ ቴሌብር የሚለው አልመጣልኝም።
በሳንቲም ፔ ነው
አ ሳንቲም ነበርና እስቲ ቻፓ በቻፓ ሞክረው በቻፓ አንድ አይነት ነው።
አዎ ቻፓ ላይ አለ
ቴሌብር ሀሎካሽ ምናምን የሚል መጥቶልኝ
ቻፓ ላይ አዎ እንትን ላይ ሳንቲም ላይ አሁን ወጥቶ ነው እሺ ይመለሳል
አሁን ነው ዛሬ ነው እንደዛ የሆነ በቃ በቻፓ አዎ፣ አዎ። ዛሬ ነው አዎ ይመለሳል።
አዎ ይመለሳል ግን እስከዛ ወይ በእንትን ቻፓ ላይ ሞክረው Okay እሺ።
እሺ አባ መልካም Thank you.